hello ሁሉ ስፖርት ነው እባክዎ የምንደዳው
በዚህ account ተጫውቼ ስድስት መቶ ብር ወጪ አድርጌ ነበረና በዚህ ስልክ እሺ
ከዛ የሆነ ሰዓት ላይ እንትኑ አይሰራም ነበረ። ያ ስድስት መቶ ብር አልገባልኝም።
withdraw አድርገው ነው ውዝዶ አድርጌ አዎ።
እሺ ከዝውውር ታሪክ ላይ ያልገባለትን ፎቶ ያነሱና በቴሌግራም ይላኩልን
በቴሌግራም screenshot አድርገ ላክ ብሎ መሰለኝ ጻፈልኝ። shot አድርገ screenshot አድርገ ልክ ነበረ ድጋሜ ላክ እንትን ከሆነ በዚህ ቁጥር ልላክልሽ በስልሳ ሰማንያ ስድስት ስልሳ አንዱ ላይ አረ ሰማንያ ስድስት ስልሳ አንድ ላይ ይላክም እሺ ምን ላይ ልላክልሽ?
በአንድ ጊዜ ጠብቁ እሺ ቆይ ጠብቀኝ ብላ
በቴሌግራም በእኛ በየትኛው ቴሌግራም ነው የላኩት